hello ጤና ይስጥልኝ። hello hello
hello ጤና ይስጥልኝ።
hello
hello አይሰማም?
ይሰማል ይሰማል። ቆይ እስኪ earphone ላድርግና። hello hello
hello ይሰማኛል። አይሰማም?
አሁን ይሰማል። አሁን ይሰማል።
እሺ ማን ልበል?
የ- ተስፋ ይባላለሁ።
እሺ ተስፋዬ።
ተስፋ ይባላለሁ።
እሺ ከሄ ደወሉልኝ።
እ፣ የፍትሐ ብሔር ክ- ክስ ነበረ ማለት እ፣ ጉዳዩን ልን- ልንገርሽ ኬት እንደደወሉልኝ አይነገሩ እ?
ኬት ነው የደወሉልኝ?
ስንት አድራሻ ኬት ነው የደወሉት?
አድራሻ እ፣ አዲሱ ገበያ ከፍሎ አጅብ አካባቢ
እሺ ምን ነበር ጉዳዩ?
ጉዳዩ የጓደኛዬ ነበረ።
አዎ፣ ጓደኛዬ ሚስት ከእቴ ጋር ተቀራረቡ።
ምን አሉ?
የጓደኛዬ ነበረ አንድ ጓደኛዬ ነበረ
እሺ
እ፣ እና እሱ ስ- ካገባ በኋላ ሚስቱ አዎ።
መጣች እና አሁን ከአንድ አመት በኋላ ከአንድ አመት በፊት ወደ እኛ ሰፈር መጣች እና ተቀራረቡ ከእህቴ ጋራ ይሰማል?
አልገባኝም ያሉኝ ሚስቱን ምንድን ያደረገው ነው?
hello hello
ሌላ ይሰማኛል።
አ- እሺ አሁን እ፣ ይቀጥል።
ይኸውልሽ እ፣ ጓ- ጓደኛዬ ነበረ እሺ ጓደኛዬ ሚስት የሆነ የስራ ሙያ ነበራት
እሺ ማለት እሱ- እኔ- እኔና እሱ አንድ አይነት ስራ ነው የምንሰራ እኔና ባሏ ማለት ነው እሺ
አንድ አይነት ስራ ነው የምንሰራ፣ እንተዋወቃለን። እ፣ በዚህ አጋጣሚ እሷም ሙያ ለምዳ ነበር።
የእናንተን አይነት እ?
የእናንተ